ጤና ይስጥልኝ። ሄሎ ቪዛ ሚስኪ ነኝ። እባክዎ ማየት የጉዞ መረጃ አንስቶ።
ትኬት ታይልኝ።
እሺ፣ ወዴት ሀገር?
እሺ፣ አስራ ሁለት ምን አሉኝ?
አስራ ሁለት እሺ፣
ሀምሳ አንድ
የ- የምን ቁጥር ነው የሚነግሩኝ?
ይህ ካሽር ኮድ
የምን ኮድ አሉኝ?
ሄሎ ሄሎ ሄሎ፣ አይሰማም?
ይቅርታ ይቅርታ